ይስጥልኝ
ይስጥልኝ።
አቤት ሰላም ነው?
እንዴት ነው?
አለን አዎ ቢስምቢ እጃወታለሁ እና አምስት መቶ ነው አስገባው አምስት መቶ ዲፖዚት።
ለለበቀው አዎ እሺ አስበውና እ እ እ?
አስወጣው ወደስ
ይቅርታ አልሰማሁም ወንድሜ። ምን አልከኝ?
አዎ አስወጣው እዚህ ጃወታ አስወጣኸው?
አዎ አልወጣም እስካሁን አ፣ ዘረጠ- ስንት? አምስት መቶ ብር።
አዎ
እሺ ቆይ አንዴ ትነግረኛለህ፣ የቤት ቤቱን ቁጥር። ይቅርታ እሺ፣ አ የቤት ቤት ቁጥርን ትነግረኛለህ። አንድ ጠብቀኝ።
እሺ
እሺ ዜሮ ዘጠኝ ዘጠኝ አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ ዘጠና አራት
እም፣ እሺ ሀያ ዘጠና አራት ሀያ አንድ ሀያ አንድ ሀምሳ አንድ ሀምሳ አንድ አዎ